ጤና ይስጥልን best bet ቤቲ ነው የምንረዳው።
ወይዬ ቤቲዬ የናፈቀኝ ድምፅ ሰላም ነው?
ሰላም፣ እግዚአብሔር ይመስገን።
አዳር እንዴት ነው?
እግዚአብሔር ይመስገን። ምን ነበር?
ለአንድ ተበልቼ ነው ቦነስ አለቅልኝም ቤት እሺ ንገረኝ። cashier code
ዘጠና ዘጠኝ
እሺ፣ ዘጠና ሰባ ዘጠኝ ሶስት ሰባ ሶስት እሺ፣
ስልሳ አምስት አምስት
አምሳ አምስት አምስት ያው ለቅቄልሃለሁ። አሁን check አድርገው።
ቆይ ሌላም አሉኝ ቤቲ እሺ ንገረኝ።
እ አስር እሺ
ሀያ ስድስት ሀያ ስድስት
ዘጠና ሶስት ሀያ አምስት ዘጠና ሶስት ሀያ አምስት ይሄኛውም ለቅቆልሃል።
እሺ ሌላም አለ ስንት ለቀቀልኝ ይኸኛው?
አራት መቶ
እሺ ሌላም አለኝ እሺ
አስር እሺ አስራ ስምንት እሺ
ሰባ ስምንት እሺ ዘጠና ሰባት
ይሄም ለቅቆልሃል።
ስንት ነው ይሄ ደግሞ አራት መቶ ብር ሁለቱም አራት አራት መቶ አ thank you እናመሰግናለን። እኛም መልካም ቀን እሺ ሜድስ